ነው?
ሌላ ብር አስገብቼ አልገባልኝም ነበር።
ወደ Best Bet ነው?
እ?
ወደ Best Bet account ህ?
አይ ወደ account ኢትዮጵያ ንግድ ባንክ።
እሺ፣ በ- ወደ ንግድ ባንክ አዎ ትንሽ ይቆያል። የንግድ ባንክ withdraw የሚደረጉ transaction ኦች እሁድም ስለሆነ ወደ ንግድ ባንክ ትንሽ ይቆያል። ስለዚህ መታገስ አለበት።
የትናንትናችንን
ወደ ንግድ ባንክ ከሆነ ይቆያል ነው።
የትናንትናውም እስከ ዛሬ ድረስ ይቆያል።
አዎ አዎ
እ?
አዎ አዎ
ምንድን ነው ታዲያ
ሄሎ